Hello ሰላም ጤና ይስጥልን ቤተሰቦች።
እንትን በቴሌግራም አውሩኝ ምናምን ብላችሁ ነበረ፣ ግን ሳወራም አታዩ ማን ልበል ስምህን? ይቅርታ።
እ ማነው ስምህ?
ምንቴ ምንቴ እ እሺ አንዴ ቆይ። ምንቴ
ያ እ
ምንቴ ነው ምንቱ ነው? ምንቴ ማን ነው የሚለው?
እ ምንቴ ማን ነው የሚለው?
ምንቴ ስኖታ
ማንም አላዋራህ?
አላዋራኝ
እሺ Hi ሀብታም ብለህ ላክልኝ አንዴ።
እ Hi ሀብታም ብለህ ላክልኝ። ትኬት ነው? Hello
እሺ ያው የላኩልሽ ልክ ትኬት ነው?
ይልሻለሁ ልክ ይልሻለሁ።
እሺ መስፈርቱን ንገሩ። የምን መስፈርት ነው የምነግርህ? register ነው?
እ register ነው?
እንትን አውርተናል ነበር እንዴ? አውርተናል እኮ No ከኔ ጋር ስላወራህ ነው። Sorry
እሺ እኔ የምልሽ እ
እ፣ እንትን account ይሄ ምን ነበረ ትላንትና ሰብ- ጀምረኸው ነው ወይስ ትላንት account ላይ ትላንት ብር ማስገባት?
በልቼ እሺ
ትላንት ብር በላውና እ
እና እ፣ ያው አወረድኩኝ አምስት መቶ አም- አምስት መቶ ሀምሳ ብር ወደ ቴሌ ብር አወረድኩና ገብቶልኛል እሱ እሺ ሳላቅ ደግሞ መቶ ብር በየትኛው እንደሆነ እንትን ብዬ አውርጄ እ
ሳወርድ ከእንደገና ያ ብር ደግሞ እንትን ጠፋብኝ Okay እንደገና- የ voucher ነው የፈለከው?
አይደብ ከሱቅ እጄ ማወጣው
አዎ
እሱን ደግሞ እኔ አልፈለኩም ወደ አካውንቴ ስለዚህ ወደ ይመለስልኝ አካውንት እያልኩ ነው እንዲመለስ፣ እሺ ቆይ አንዴ ላክልኝ።
እኮ በቴሌግራም መስፈርቱን እል- እያሳየን አንተ እንትን ትላለህ ስትሉኝ እሺ ብዬ ማውራት ጀመርኩ እሺ እሺ
እ ይኸው ልልክልህ ነው። ቆይ አንዴ ያው ልኬልሃለሁ። እሺ voucher ኡን የት እንደምታገኘው ከዛ voucher ኡ ምን ማድረግ እንዳለብህ ምናምን እሺ ይጠቁምሃል።
ም፣ በቃ እሺ ያለውን ነገር ከተሳሳትኩ እነግራቸዋለሁ እሺ እሺ Thank you ስለደወልክ በጣም።
እናመሰግናለን። መልካም ቀን።
እሺ ላንቺ እሺ